ጤና ይስጥልኝ አሪፍ ሌሊት ነው በኩል ምርቱ ጤና ይስጥልኝ
አቤት ይሰማል ደንበኛችን ይሰማኛል።
እሺ
እ፣ እንትና የአርብ ቤት ትክክለኛ ሊንኩ የትኛው ነው? ጌም ለጌም
ለምን አሉኝ የጌም የጌም ትክክለኛ ሊንኩ ነው። እንትና አሁን
ጌም መጫወት ፈልገው ነው ፈልጌው በቃ ትክክለኛ ሊንኩን በቃ ሊንክ ለብኝ ለዛው እኮ ነው ለኮስተሜሮች አነጋግሬው በቃ ዘጠና ሶስት ዘጠና አምስት ሞክራሉኝ በቃ ሊንኩ ነው ጠፋብኝ።
እሺ ደንበኛችን እኛ አሪፍ ፔዎች ነን ምናልባት ገንዘብ ሲያስተላልፉ
እ፣ ችግር ካጋጠሙት እ፣
እናስተካክል ነን። ስለዚህ ምናልባት እ፣ የሚጫወቱበት የቤቲንግ ሳይት ይደውሉና እ።
እነሱን ያናግሯቸው።
ኦኬ እነሱን አነጋግሬው በቃ አዎ።
የአርብ አርብ ቤት ሞክራሉኝ ዘጠና ሶስት ዘጠና አምስት ነው ሰጥቶኝ እነሱ ሊንኩ እና ደግሞ ሶስት ዘጠና ዘጠና አምስት የእኛ ነው የአሪፍ ፔዎች ነው።
አዎ።
ምናልባት ጌም እ፣ መጫወት የፈለጉበት ሳይት እነ- ዌብ
አይ፣ አይ፣ አይ።